ሄሎ
ሄሎ ወይዬ ሰላም እንዴት ነሽ?
አለ እግዚአብሔር ይመስገን።
ሰላም ነሽ?
አለ አይ በቃ ትናንት ደውዬልሽ ነበርና እሺ ማሽን ይዤ ልመጣ ነው። በቃ ተነሳሁኝ። አሁንማ ይዤ እየመጣሁ ነው።
እሺ እድሳት ነው አይደለም ሲም ካርድ ያልኩሽ ችግር የለውም አምጣሽ።
በቃ ይዘውና የሚያስፈልገውን ነግሬ ነበር አ ምን ነገርሽ?
ንግድ ፍቃድ እና TIN certificate እና ቴሌ ለማ?
ካርድ ገዝተህ አይ ቴሌ ሲም ካርድ ገዝቻለሁ።
ገዝተሃል።
አ እድሳት አሳድሰሃል። አ ማሽኑ
ማሽኑ ገና ነው።
እድሳቱ ገና ነው። ሲም ካርድ ብቻ ነው ሲም የሚቀየርልህ።
ካርድ ሲም ካርድ ብቻ በቃ በድርጅታችሁ ስም ሲም ካርዱን ገዝተሃል።
አ ገዝቻለሁ።
እሺ በቃ ና እሺ እሺ